ሄሎ ጤና ይስጥልኝ ድምፄ
ጤና ይስጥልኝ ጤና ይስጥልኝ።
አብሮ ይስጥልን ድምፅ
ምን ዩቲዩብ ላይ ነው አይደል?
ቀጥታ ዩቲዩብ ላይ ስልክ መጠቆም ፈልገው ነው።
አዎ፣ አዎ።
ሄሎ አቤት፣ አቤት።
እሺ፣ የስንት ዓመት ልጅ ነው? የስንት ዓመት ልጅ ነው ምን መጠቆም የፈለጉት?
ወይ ለመጠቆም አይደለም። አሁን አስተያየት ምናምን የሚል ነገር አይቼ ለዛ ነው።
እሺ፣ እሺ። አሁን ላይ እያስተናገድን ያለው እጹብ ድንቅ ልጆችን መጠቆም የሚፈልጉ ነው። ምን ነበር ሀሳቦት?
አይ live ላይ አሁን live ላይ ነው አይደል ያላችሁ?
አዎ፣ አዎ።
ስለዚህ ለ normally ለልጅ ስልክ መስጠት ይሻ- ማለት ብቻ ይሆናል ላይ ሰው አይሆንም የሚል እንትን እንወያይ የሚል ነገር አይቼ ነው የደወልኩት።
ም- ምኑ ይሆናል? ምን ምንድን ነው ያዩት?
እ እ ጥያቄዎት ምንድን ነው?
አይደለም ለ- ለህፃን ልጅ ም- ስልክ መስጠት እ፣ ጥሩ ነው ወይስ አይደለም የሚል እንወያይ የሚል ነገር አይቼ ነው የደወልኩት።
ላይቭ ላይ ይከታተሉ እዛው ላይ